ሄሎ ጤና ይስጥልን ቤት ቤት ሄሎ ሄሎ ጤና ይስጥልን አዎ፣ ቤት ሰላም አዎ።
ሰላም።
እነ ትናንትና የሸነፍኩ ፌስቲቪቲ
እሺ ከዛ ደግሞ አይገባኝም ገና ውትድሮና አድርገው ከዛ አልገባም ገንዘቡ።
ዊዝድሮ አድርጋ አልገባልህም አዎ ም- ሰንቲቤ ነው ሰንቲ በሳንቲፔ
አዎ
እሺ አንዴ ጠብቀኝ እሺ አባ እሺ
ሰላም።
አዎ ሰላም እሺ እሺ፣ ይቅርታ ምን ልርዳ?
እነ ትናንትና ያሸነፍኩ ፌስቲቪቲ እ ሰንቲቤ ደግሞ ውትድሮና አድርገው እሺ ገን- ገንዘቡ ገና አልገባኝም። እስከ ቤስት ቤት ስል ቁጥርን ትናንት ማታ ነው።
አዎ ትናንት ማታ ላይ ሲስተም ችግር አጋጥሟቸው ስለነበረ ነው ሳንቲም እና ቻፓ እና ማኑዋል እያስገቡላችሁ ነው። እሺ ትንሽ ታገሷቸው።
እስከ- እስከ ጠዋት ነው የምደውለው እንደዛ ነው ያላችሁ።
አዎ አዎ እያስገቡ ነው ማለት የብዙ ሰው ስለሆነ የሁሉንም ማኑዋሊ ስለሚያስገቡ ነው ትንሽ ሰዓት የወሰደባቸው እና ዘጠና ሶስት ስልሳ ላይ ደግሞ ደውለህ መጠየቅ ትችላለህ።
እሺ እሺ መልካም ቀን።
እሺ